ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የሚለዳው።
ሰላም እንዴት ነሽ?
እግዚአብሔር ይመስገን።
ቅዳሜ ለ deposit ያደረኩት እስካሁን አልገባም።
ቴሌግራም ላይ ልከዋል።
ና ልኬለት አያዋራኝ
አያዋራኝ ማለት ልኬል ነበረ የዛው ቀን ግን አልመለሰልኝም። ላ በዚህ ስልክ ነው የላኩት።
አ በዚህ ጎን ይስ- ሌላ እያየሁልሽ ነው። አንድ ጊዜ ይጠብቁ።
እሺ፣
ሸዋ የሚለው ነው።
አ
በሰላሳ አንድ ቤት ሆኖ ስልኮት አ
እሺ፣ ተላልፎልታል። መልስ ስናገኝ እናሳውቆታለን።
መልካም እሺ።
እሺ